ይስጥልን ማሪባባ።
ጤና ይስጥ- አብሮ ይስጥልን።
ሻንጋይ ሂዩጋ ሀያ ሶስት አይቼኝ ነበር።
እሺ
ስንት ነው ዋጋው?
አለችን አ- አምስት ነጥብ አምስት
አምስት ነጥብ አምስት አዎ ባንክ ይመቻችል።
ስንት percent?
አንድ ነጥብ አምስት ባንክ ይመቻችልዎታል። ድርድርም ይኖረናል በአካል ሲመጡ።
አምስት ነጥብ አምስት እንኳን አልችልም። ያለኝ እስከ ሶስት ሚሊዮን ብር ነው።
አ ሶስት ሚሊዮኑ ተመቻችቶ ሌላውን በ cash እ፣ በከባንክ እንዲመቻች ነው።
አዎ ሌላም መኪና ቢሆን እኔ አሁን ያለኝ እስከ ሶስት ሚሊዮን ብር ነው።
እኮ ተ- እኮ